ያሸዋው መሰረት ሲፈራረስ የጣዖት አምልኮ ሲንኮታኮት የሐዋርያት ወንጌል ሕዝብን ሲወርስ አንዱ አምላካችን ባለም ዙሪያም ሲነግ እናያለን እናያለን እናያለን እናያለን አይኖቻችን ያላዩትን ጆሮቻችን ያልሰሙትን በሰው ልብ አይምሮም ያልታሰበውን ከዚህ የሚበልጥ ነገር እናያለን እናያለን ገና ብዙ ታምር እናያለን የእውሮች አይኖች ሲገለጡ የደንቆሮ ጆሮ ሲከፈቱ አንካሳውም ሲዘል ሲያሸበሽም የዲዳው ምላስ ኢየሱስን ሲዘምር እናያለን እናያለን እናያለን እናያለን አይኖቻችን ያላዩትን ጆሮቻችን ያልሰሙትን በሰው ልብ አይምሮም ያልታሰበውን ከዚህም ይበልጥ ነገር እናያለን እናያለን ገና ድንቅ ነገር እናያለን በእውነት እግዚአብሔር አንድ ነው፣ የማዳን ስሙም ኢየሱስ ነው እያሉ በስሙ ሲጠመቁ እናያለን ገና በመንፈስ ሲሞሉ እናያለን እናያለን እናያለን እናያለን አይኖቻችን ያላዩትን ጆሮቻችን ያልሰሙትን በሰው ልብ አይምሮም ያልታሰበውን ከዚህ የሚበልጥ ነገር እናያለን እናያለን ገና ብዙ ታምር እናያለን ምድረ በዳው ምድር ደስ ሲለው እንደ ጽጌረዳ ሲያብብ በራው ያንዱን አይሁዳዊ ጨርቁን ይዘው ሲመጡ እናያለን አስር ሆነው እናያለን እናያለን እናያለን እናያለን አይኖቻችን ያላዩትን ጆሮቻችን ያልሰሙትን በሰው ልብ አይምሮም ያልታሰበውን ከዚህ የሚበልጥ ነገር እናያለን እናያለን ገና ድንቅ ነገር እናያለን እናያለን እናያለን እናያለን እናያለን አይኖቻችን ያላዩትን ጆሮቻችን ያልሰሙትን በሰው ልብ አይምሮም ያልታሰበውን